hello
አቤት ሰላም ጤና ይስጥልን።
እ
ሰላም ጤና ይስጥልን።
አዎ ስልና እንትና አገልግሎቱን ለመቆረጥ ይፈልገ ነበር።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር
ኮከብ ዘጠኝ ሰማንያ አምስት
ዘጠኝ ሰማንያ አምስት መጨረሻ ምን ነበር?
ዘጠኝ ሰማንያ አምስት ላይ stop ብለው ይላኩ። እሺ
ኮከብ
ዘጠኝ ሰማንያ አምስት መሰላል ብለው ስድስት ቁጥር መጫን
እሺ ኮከብ ዘጠኝ ሰማንያ አምስት ስድስት
አ